ሄሎ ሄሎ፣ ዋሽንግተን የሕክምና ማዕከል ምድር እሺ፣ እንዴት አሻችሁ?
እግዚአብሔር ይመስገን ደህና ነሽ?
አለን። እንትን ላብራቶሪ ነበረን ትላንትና። መኑ ይርጋ የሚል
ስልክ ቁጥር ልስጦት
እ?
ስልክ ቁጥር ልስጦት። የ patient privacy ስለሆነ ወይ nurse station ወይ reception ነው የሚኖረው። እኔ ጋር እሺ።
system አይኖርም።
እሺ፣ ስጭኝ።
ስልክ ልስጦት ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አዎ እሺ፣ አመሰግናለሁ።
ምንም አይደል።